ተነስታለን ዋሽንግተን ስናማከል
ሰላም አቤት እንዴት አደር? ሰላም ነው።
እግዚአብሔር ይመስገን።
ዛሬ ቀጠሮ ነበረኝ እና ዶክተር ይገባል እንዴ ዛሬ?
ዶክተር ማጋ ነበር።
ባህራን
ዶክተር ብሩሃንን ነው ቡርሃን። አዎ
ዛሬ አይገቡኝም።
ዛሬ አይገባም።
አዎ አርብ ብላይ ነበረ ነው በዓል ስለሆነ ነው።
እ፣ በዓል ስለሆነ ነው። ግን እስቲ መልሼ ልደውልልሽ። እስቲ ቆይ ደውሌ ግን ለአርብ ብላይ ነበር። አርብ ነው የሚገባው ብላይ ነበር። አርብና ቅዳሜ ነው እሱ የሚገባው ብላይ ነበረ።
አዎ ፕሮግራሙማ እንደዛ ነው። ዛሬ ካላንደርስክ ስለሆነ ለዛ ነው።
አይ- ጠይቅልሽ ቆይ አንዴ እሺ።
እሺ እሺ